ሄሎ ሄሎ፣ አዲስ አቤት፣ ሰላም ነው እንዴት ነሽ? ቤት አለን ይመስገን። እኔ የምልህ ቅድም የአብስራ group ላይ የለቀቀው ቁጥር አዋርቻት ነበር እና ሀያ ሁለት ኪሎ የተበላሸ ነው ሶስቱን ደግሞ ደህናውን ተጠቀሚዋለሁ አለች። ከዛ ላይ ስነግረው product quality ከሆነ አዲስን አዋሩት አለኝ።
እሺ፣ product quality ብሎ የአብስራ እንትን ያለው ነው አ
እና ፎቶ አስልኳትና ይቄ
ቅያሪም ብየው ነበረ warehouse ያለው እቃ ተመሳሳይ ነው አለ።
እንዴ ምን ፎቶውን ትላክና የ quality ችግር ከሆነ ይቀየራል። እንዴ እንዳለ የተበላሸ ነው እንዴ warehouse ያለው?
እስኪ ስለዚህ ፎቶን ላስልካት መጀመሪያ።
ፎቶውን አስልካትና አ ብልሽት ነው ወይስ size ነው የሚለውን ጠይቃት በዛው። size ከሆነ ምናልባት ተመሳሳይ ሊሆን ስለሚችል አ
እንትን እንላለን፣ refund ማድረግ እንችላለን። ግን quality ችግር ከሆነ ይቀየርላት።
እሺ በቃ አዋራታለሁ። እሺ እሺ አውራትና size ነው ወይስ quality የሚለውን ጠይቃትና ከዛ ፎቶ አስልካት።
እሺ forward አደርግልሃለሁ። እሺ እሺ እሺ እሺ።